ሰላም ጤና ይስጥልኝ ቤት ቤት
cashier ኮድ እንትን ለማረጋገጥ እሺ ንገረኝ። cashier ኮዱን አስር አርባ ስድስት እሺ
ሰማንያ ስምንት ስልሳ
አስር
አርባ ስድስት አርባ ስድስት ነው።
አ- አ እሺ lost ነው። እሺ አንድ game ወድቆብሃል፣ ግን total odd ኡ ስድስት ነው።
አ እና ተመላሽ የለውም ቶ- ተመላሽ የሚኖረው ማለት ነው። total odd ኡ total odd ክ ለወደቀብህ game ሲካፈል ከሀያ በላይ ሲሆን ነው።
ታበሬ አዎ አሁን ግን ምንድነው total odd ኡ ራሱ ስድስት ነው።
እሺ ለዛ ነው። እሺ እሺ እናመሰግናለን።